hello ሰላም ነው አባ? hello voucher ላይ በዚህ ቁጥር withdraw እያደረኩኝ በ voucher ላይ እንትን ብሎ ነበር እና ቴምበር ነው።
በዚህ በደወልክበት ቁጥር ነው።
አዎ
ስንት ብር ነው?
አስራ አራት
መቼ ነው?
ትናንት
ስንት ነው? አስራ አራት
አዎ የራሴ ነው እናንተ አይደለም።
እ?
አይ deposit አድርጌ ነው።
ሄሎ ወይ እሺ፣ አሁን ገብቶልሃል። እሺ ቼክ አድርግ።
አይ እሺ።